Hello. Hello. Hello አይሳ እሺ ወንድሜ እንዴት አመሸህ? አዎ ቤስ እንዴት ነው? አማን ነው። እንትን ነበር live sport ማለት ነው።
እሺ
invalid ይለኛል። invalid stake ነው ምናምን ይለኛል። invalid stake ይለኛል። live sport እንኳን stake አንዳንዴ ኔትወርክ አሪፍ ካልሆነ ያለበት አካባቢ ጨዋታው ከዘጋ በኋላ ስትመድብ ስትል እዛ ጋር ሲስተም ጋር ቶሎ ስላዘጋው ኢንቫልድ ስቴክ ያለ እንጂ
ማለት ኔትወርክ ችግር ስለ ኔትወርክ አለ ግን
አንዳንዴ ትንሽ ጊት ሊፈጠር ይችላል። እስከም ገብቷል። አሁን ለምሳሌ አሁን ለምሳሌ ግልጽ የሆነ ጨዋታ ከሆነ አራት ለባዶ የሚመራ ከሆነ ነት ቢዛጋ የለ እንትኑ ግን system ላይ ትንሽ delay ሊፈጠር ስለሚችል ነው ልትመድበት ስል እምቢ ይላል። እንደዛ ሲሆን አዎ በሌላ አይሆንም። በሌላ ምክንያት አይሆንም።
አይ በሌላ ምክንያት አይደለም። ብዙ ጊዜ ትንሽ update ምናምን ቶሎ ቶሎ ተደርግ ሲቀር የሚፈጠር ይችላል።